ጤና ይስጥልኝ ቢጫ ኢትዮጵያ ሄለን ግፋፎ የምንለው
ማሽን ብልሽት አስመዝግቤ ነበር። technician አልመጣልኝም።
አስመዝግበው ነበር ደንበኛችን አዎ
በስልክ ቁጥር ነው ያስመዘገቡት ደንበኛችን አዎ፣ በዚህ እባክዎ ትንሽ በመስመር ላይ ይጠብቁኝ እሺ ነበር ያስመዘገቡት ደንበኛችን ጠዋት
እሺ ደንበኛችንን እኔም መዝግቤ ለሚመለከተው አካል አስተላልፍልዎታለሁ። ሌላ የምረዳዎት ነገር አለ?
የለም እና thank you።
ስለደወሉ እናመሰግናለን። ስለ አገልግሎት የሀሳብ አስተያየት ከሚሰሙት ድምጽ በኋላ ያስቀምጡ። መልካም ቀን።